ሄሎ ጤና ይስጥልኝ አቶ አህመድ ኑርሴን አለሙ ነው?
አዎ ከኢትዮ ቴሌኮም ነበር የምደውለው ደረጀ እባላለሁ እኔ
እሺ የጥሪ ማሳመሪያ ይጠቀሙ ነበር እንደ ስልኮት ላይ
አ
ይጠቀማሉ
አ
okay ጥሪ ማሳመሪያ ሽልማት እንዳለው ሲያውቃሉ
አ
ሰምቷል ማለት ነው
አ
ስለዚህ እንኳን ደስ አሎት የቴሌኮም ተሸላሚ ሆነዋል የእጅ ስልክ የሞባይል ስልክ አሁን ተሸላሚ ነው
እሺ መቶ ይችላሉ የት ነው ያሉት
እኔ እዚሁ ሸሄዲ እ?
ገንዳዋ ከተማ ሸሄዲ
ሼሊ
አ
ሼሊ የት ከተማ ነው ሼሊ
ሸሄዲ ገንዳ ከተማ መተማ
መተማ ነው
አዎ
እ፣ okay ስለዚህ የእጅ ስልክ ቀፎ ነው መ- እዚህ መጥቶ መውሰድ ይችላሉ ወይስ እዛ ነው የምልክሎት
የት
የት ነው የሚቀርቡት
የት አይ እናንተ ተቋሙ የት ነው አዲስ አበባ አዲስ አበባ ነው ኢትዮ ቴሌኮም አዲስ አበባ ነው ያለው ያለው? እና ወደዚህኛው ወደ መተማ ወረዳ እንበላለፍ አድርጉት
መተማ ወረዳ መተማ ቴሌ አለ አይደለ
አላ
መተማ ወረዳ እሺ